Yep.
ሄሎ ጤና ይስጥልኝ።
እግዚአብሔር ይመስገን ነኝ። አዎ።
እሺ፣ ከስድስት ሰው ነው ምሳሌ ደወልኩልህ።
እሺ ብቅ እላለሁ ብሎን ነበር ባለፈው፣ አልተመቸትም መሰለኝ።
እ የሆነ ትንሽ ህመም ቢጤ ያዘኝና ወደ ሆስፒታል ምናምን አዎ፣ ሄድኩኝ እሺ፣ ሄድኩኝ እ፣ አልመጣሁም። አዎ።
አይዞህ።
መቼ ነው የሚሻለው?
እኔ እንጃ፣ እሱ የተመቸት ቀን ብቅ ይበሉልን። እሱ እሺ፣ የሚያስመልሳል።
እሺ።
አሊያም ደግሞ የሽያጭ ባለሙያዎች ወደ እስቲ- እሱ መምጣት ይችላሉ።
እስኪ ልጨርስና ይሄንን ህክምና እሺ፣ እሺ፣ እሺ፣ ችግር እሺ።
የለም። እሺ፣ እግዚአብሔር ይማረው።